ሄሎ ሰላም ጤና ይስጥልኝ ቤት ቤት ከዳር ነኝ እባክዎ የምንወደው ወይ እስከዳር ሰላም ነሽ? ፍሪ ነኝ በድጋሚ።
እሺ ምን አልከኝ?
ከጂጂጋ ፍሪ ነኝ ፍሪ ነኝ።
እሺ ፍሬ እንዴት ነሽ?
ሁሉ ሰላም አማን ነኝ።
አለን እንትን አልኩሽ የጂጂጋ ዜሮ አምስት እስኪ እንትን ባኮዲስ ላኪልኝ ገንዘብ ትክክል አይደለም እያሉ ነው።
እሺ ሂሳብ ልላክልሽ ባላንስ ነው አይደል?
አዎ ባላንሳቸውን የእያንዳንዳቸውን አዛ ቤተሰባውን ዜሮ የእያንዳንዳቸውን አምስት እሺ የጂጂጋ ዜሮ አምስት አዎ እሺ እሺ እሺ እሺ።
እልክልሻለሁ እሺ ቴሌግራም እሺ እሺ ፍሬ